አስበው ይደውልና
ሄሎ ሄሎ ሰላም ጤና ይስጥልን።
አቤት ከችፕችፕ ነበር የምደውሉት። ማስተዋል ነዎት?
አዎ ይቅርታ ያልመጣሎት product አለ?
በጣም እንጂ
ምን ምን product ያልመጣሎት?
ሽንኩርት መቼ ዕለት ሐሙስ ዕለት ነው ምናምን ያዘዝነው ዓርብ ዕለት ብንደውል ዛሬ ብንደውል የለም በቃ በእርሶ admin ነው?
እ እ እርሶ ነዎት create ያደረጉት አዎ group?
ራሴ ነኝ create ያደረኩኝ አጠቃላይ ስንት ኪሎ ነበር?
አርባ ሶስት ብላኛለች ቅድም አዎ።
አንደኛዋ ማለት ነው አምስት አርባ ሆነን ሶስት።
ያዘዝነው okay አርባ ሶስት ልክ ነው። የት አካባቢ ነው ስንደዋወል ነው ያልነው የሚመጣው?
ሀያ የሚመጣው የት?
ሁለት ሆሊዴ ሆቴል አጠገብ ያለው ቴሌ ማለት ነው ውሃ ልማት okay ውሃ ልማት ቴሌ።
አዎ ነገ መቀበል ይችላሉ አይደል?
እንችላለን ነገ ቢሮ ነን አለን።
እሺ ይመጣሎታል ነገ። እሺ እሺ መልካም እሺ ቻው እሺ አመሰግናለሁ